ሄሎ አሁን ደውዬ ነበር የኔ እመቤት ሌላ ሳላችሁ
ምን አይነት አባት ም- ምን ያለሽን ንገሪኛ ላይ ስለ ዲዛይር አለን።
እ
ኮምፓክት ዲዛይር ቪትስ አለን አይ እንደሱ ነው የለም ትቆሮላ ነገር
ወይ ሲኖን ልደውልልዎት ቁጥሮትን ለያዝና
0911
እሺ
45 75 63
ማን ልበል ስም
ጉርሜሳ በይ
እሺ እስከ ስንት የሆነ ነው cash የሚፈልጉት
ምን እናንተ ምን ምን አላችሁ እና ሊወቃ ብዬ ነው
በቃ እሺ ደውዬ እነግሮታለሁ እሺ አመሰግናለሁ